hello አይሰማ ሰላም ጤና ይስጥልኝ።
አብረው ይስጥልን። ማናት?
እሺ ነበር ወንድሜ ራሄል የለችም እንዴ?
እ ራሄል የለችም።
ራሄል አሁን ምሳ ወጥታለች። ምን ልርዳ ወንድሜ?
እንትን online deposit አድርግቼ ነበርና ቦነስ ለአንድ ተበላሽቶ okay አዎ ትኬት ነው አይደለ?
አዎ እስካሁን ምን አልተመለሰም እንዴ? ልንክምር ነበረ ወይም ካለው አለ ወይም በቃ ከሌለ የለውም። አላሳውቁንም እኮ እስካሁን ደውላለን ብለው ረሱኝ።
ይቅርታ እ?
በጣም አሁን ምሳ ወጥታለች። እስኪ መልሱልን እየጠበቅን ነው። አሁን እንትን ትላለች። እሺ ታሳውቃለች። ማን ነው ስምህ?
አይ ዳዊት ዴቪዶ ነው ዳዊት ነው ስሜ ትክክለኛ ዴቪዶ ስልክህን ትነግረኛለህ? ዴቪዶ ዜሮ ዘጠኝ አስራ አምስት ነግሬያታለሁ።
ዜሮ ዘጠኝ አስራ አምስት አይ ስመጣ እኔ እንዳሳውቃት ነው። እሺ ዜሮ አንድ እሺ
ዜሮ ዘጠኝ አስራ አምስት ዜሮ አንድ አልሻ አዎ አዎ ዜሮ ሁለት አስራ ስድስት በቃ ስትመጣ እነግራታለሁ። እሺ አዎ ይፈቱሽልኝ፣ በደንብ ይፈቱሽልኝ። ለአንድ የተበላሁት አለ አራት ከምናምን ላይ የቆረጥኩት ትኬት በቃ ችግር የለውም። እሺ አ ከ- አሳውቃታለሁ።
የሚመለሰው ቦነስ የሚመለሰው ከሀያ በላይ ሰው ከሀያ በላይ odd ነው አይደል?
ከሀያ በላይ odd ኡ ከሀያ በላይ ከሆነ ነው።
አ ስለዚህ ከሀያ በላይ odd ማለት በአንድ ሺህ ብር ሰላሳ አንድ ሺህ ብር አይመጣም። ሀያ አይደል?
አዎ፣ ማለት ያው ትኬቱን አይተን ነው እሺ የምንወስነው።
እኮ አይ ልንገርሽ ብዬ ነው። አይ መቼም እ፣ በአንድ ሺህ ብር ሀያውን ሀያ ሺህ ብር እንጂ ወይም አስራ ስምንት ሺህ ምናምን ብር ይመጣል እንጂ ሰላሳ አንድ ሺህ ብር አይመጣም odd ኡ።
እውነት ነው።
አ እኔ የመደብኩት በአንድ ሺህ ብር ነው የተመደበው። odd ኡ እ፣ payout የሚለው ሰላሳ አንድ ሺህ ምናምን ብር ነው የሚለው።
በቃ ችግር ስለዚህ የለውም።
ከሀያ በላይ odd ነው። ሰባ ወደ ስምንት ጨዋታ ነው።
በቃ check እናደርገዋለን። እሺ አ፣ check check አድርጉልኝ። እኔ ላልክ ነው ድርጅታችሁ ላይ
ችግር የለም። እሺ ባይ